ሄሎ
ጤና ይስጥልኝ። በኩል መለሰ።
ቅድም ደውዬ ነበር
እሺ፣
እና system አልተስተካከለም።
አንተ ስንት መቼ ነው ያሸነፉት?
እም?
መቼ ነው ያሸነፉት?
እ?
መቼ ነው ያሸነፉት?
ያሸነፉት መቼ ነው ያሸነፉት? አዎ፣
አሁን ነው።
ዛሬ ነው።
አዎ
እስኪ ትንሽ ጠብቁኝ።
እሺ፣
ይኸው ገብቶለታል።
እሺ። አመሰግናለሁ።
አምስት ብር ካርድ አይደል ያሸነፉት?
እ?
አምስት ብር ካርድ አይደለም?
አዎ ይኸው ተልቋል። ይሄ ይሄ
እሺ